ስንት የብር መርጃ ማዕከል
እንትን ትኬት ቆርጬ ሂሳብ አስገብቼ ነበርና እንትን ፎቶ አልተላከልኝም።
እሺ አንዴ እልክልዎታለሁ። አሁን በቴሌግራም ላይ ተልክሎታል ከዚህ በፊት አይደል? መክፈያው አዎ አዎ እንደ ገብረ ስላሴ የሚለው ነው።
አዎ አንዴ እልክልዎታለሁ።
እሺ።
ያኩበት የከፈሉበትን ስክሪንሻት ይላኩኝ እዚህ ላይ እና
አሀ በ- በሪሲት ነበር የተላከው።
በምን አሉ receipt receipt ነው የተላከው።
እኮ ፎቶ ማንሳት አይችሉም።
አሀ እ፣ ሙሉ ይወጣ። እሺ ቆይ እስኪ አንዴ ልሞክርልህ። ባንክ አሁን ይዘጋሉ። እኛም አቀጥለን እዛው ስልክ ደውለን ባንክ ክፈሉት ነው ያልናቸው። receipt እናንተ ጋር አይመጣም እ check እናርግልዎት እኛም እሱ ጋር ግን ካለ ይላኩልኝ ቴሌግራም ላይ።
ችግር የለውም። እሺ እናንተ check አድርጉልኝ። ሰዓዳ ምናምን በሚል አምስት ሺህ አምስት መቶ ዘጠና ሁለት ብር ገብቷል አቢሲኒያ ባንክ።
እሺ ቼክ አደርገዋለሁ። እሺ እሺ እሺ